ጤና ይስጥልን።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
ዮንስ ሚኒባስ ለቃችኋት አይቼ ነበረ። ፋይፍ ኤሏ
ፓይፌድ ሁለት ሺህ ስንት
ሞዴሏን አልነገራችሁ አልተናገራችሁም። ቲክቶክ ላይ አይቻት ነው።
ምን አይነት ፓይፌድ።
color ነው?
ነጭ color ነች።
እ- ወንበር የሌለው እም።
ኮበም ሁለት ሺህ አራት ነው ሶስት ነጥብ ስምንት የለጠፈ ነው።
አልለጠፈም። ታርጋ አልለጠፈም።
ጫው ምናምን የለውም።
አዎ
እሺ ፓስተር ነው አይደል?
አዎ ፓስተር ብራንቻችን ላይ ሶስት ነጥብ ስምንት ነው።
እሺ እሺ።